hello ጤና ይስጥልኝ ጠብታ አምቡላንስ።
hello ጤና ይስጥልኝ።
አቤት ጤና ይስጥልኝ።
አብሮ ይስጥልን።
እሺ
ዲጂታል መታወቂያ ተቀጥሬ ነበር ዛሬ ፖስታ ቤት።
እሺ
text ኡ አልደረሰኝም። መጥቼ ጠይቄ ነበር ከሳምንት በኋላ አለች ሚስታ።
OK እሺ። ይሄ እኮ የጠብታ አምቡላንስ ስልክ ቁጥር ነው። የአምቡላንስ ቁጥር ነው ይሄ።
እሷ ደግሞ ይሄ በዚህ ተፈጠፈ ማለት ነው።
አይ ይሄ አይደለም። እንደገና ዘጠኝ ዘጠና አራት ደውለህ ጠይቃት።
እሺ